ጤና ይስጥልኝ ቤተሰብ።
የሚጠቀመው ዜሮ ዘጠኝ የአሁን ልጅ ና እሺ ቤተሰብ ስልክ ቁጥሩን ንገረኝ።
ሀያ አምስት ሀያ አምስት ዜሮ ስምንት ዜሮ ስምንት ሀያ ሰባት ሀያ ሰባት ሰማንያ አምስት ሰማንያ አምስት ነው።
አዎ እሺ ጠብቀኝ እ እ
ቀኑ አስራ ሶስት ነው።
እሺ እሺ ጠብቀኝ።
አ
ይቅርታ እሺ፣ ትንሽ connection ስለሚያስቸግር ነው። ጠብቀኝ ችግር የለም።
እሺ አባ አግኝቼዋለሁ። እሺ ቆይ አንዴ ቁጥሩ እንዲያወጣልኝ ነው እየጠበቅኩ ነው። hello የገባበት ቁጥር ያዝ ልንገርህ፣ ዜሮ ዘጠኝ ሀምሳ ሶስት
ዘጠኝ ሀምሳ ሶስት ዜሮ አንድ ዜሮ አንድ አርባ አምስት አርባ አምስት
ይቅርታ ቆይ አንዴ አርባ አምስት አስራ ሶስት ሀምሳ ሶስት ዜሮ አንድ አርባ አምስት አስራ ሶስት አዎ። ስሙ ስሙ ያሳይ ስም አያሳይ ስም አያሳይም፣ ቁጥር ብቻ ነው የሚያሳየው።
እሺ እሺ፣ ይሰራ እሺ እሺ፣ መልካም ቀን።
አሜን።